የፍቅር ሊቅ መስተፋቀር ሰሪ አባራሪ አረገኝ እሱ ተባራሪ የወንሴ ልጅ ፍቅሬ ትዝታ ያገሬን የእምነቴ መዋያ ማረፊያ የደብረን ጥለኸኝ ስትሄድ መቁረጥን ተምረን እንካ ትዝታን መጣውኝ በርረን የቸገረ ነገር የጠፋ ለመና የቸገረ ነገር የጠፋ ለመና እንዴት ይለያያል ሰው ሳይጠላላ እንዴት ይለያያል ሰው ሳይጠላላ ትናፍቀኝና ይፈሳል እምባዬ ትዝ ትለኝና ይፈሳል እምባዬ አንተም ወይ ድል እኔም ወይ ጣዬ አንተም ወይ ድል እኔም ወይ ጣዬ ጠና በሽታዬ እስቲ ራሴን ላግም ይሻለኝ ይሆናል ወደ አገሬ ላዝግም ልቤን ባማክረው አገሬን ልረሳ የሰራ ከላቴን ላከብኝ ወቀሳን መኖር ኖራለው አለውኝ እስካሁን በስሜ ስም ተካው በአገሬ ምልውን ካውላለው ሜዳ ላይ ማዋሎኝ አዋሎኝ ጭው ካለው በረሃ ማዋሎኝ አዋሎኝ ሄደ ከነ አሽከሩ ከነ አሽከሬ ገሎኝ ሄደ ከነ አሽከሩ ከነ አሽከሬ ገሎኝ ጭውካለው በረካ ፍሪዳው ተጥሎ ምልም ካለው ጫካ ፍሪዳው ተጥሎ እምቢ አለ ቢላዋ ልብ አልቆርጥም ብሎ እምቢ አለ ቢላዋ ልብ አልቆርጥም ብሎ አይ መሄድ መሄድ አለኝ ልብ ያስጨነቀኝ ገስግስልኝ እግሬ ቀድሜ ልገኝ ስደት ይበቃሃል ምኞታ ይገኝን መጨከንን ተማር በልተመከር ልቤን ትዝታ ያቀልጥ አቱን እንደ ቅቤ አረ የአገሬ ልጅ ናናይ